ሶማልኛ
ሶማልኛ አንችልም፣ ይቅርታ። ቴሌግራም ላይ በሶማልኛ ይጻፉልን። እሺ፣ Okay። ማታ ቤስት ቤት ሶስት መቶ ሰማንያ ብር ላኩ። ቴሌብሩ እዚህ በቤስት ቤት እሺ።
አሁን አልገባም።
የለም እ?
ቤስት ቤት ስልክ ቁጥሩ የደወሉበት ነው።
አይ ቤስት ቤቱ ሂሳብ አልገባም።
ቤስት ሶስት ቤት መቶ ሰማንያ ብር Withdraw ነው አይደለ?
አዎ፣ አዎ withdraw አይደለ አ፣ ዲፖዚት ነው።
ዲፖ- ዲፖዚት ነው።
እሺ፣ deposit ከሆነ deposit text ኡን ቴሌግራም ላይ ላኩልን። እሺ፣
ቴሌግራም ቴሌግራም ላይ አ።
Deposit text ኡን ላኩልን።
አይ አይ ሂሳብ ፎቶ ላይ አዎ ፎቶውን ያነሳለሁ።
Screenshot አድርጉትና ስልኮት ላይ ያለውን አይ ስሙ ምንድን ነው? ቴሌግራሙ ቤስት ቤት support team የሚለው ላይ።
አይ አይ እሺ እሺ እሺ፣ መልካም ቀን። እናመሰግናለን።
እም፣ እም።